hello
ወይ
ወይ
ስንት ነው የሚባለው?
እ ሲኖን ነው?
አዎ አዎ።
እሺ ቆይ ስልክ ልስጥና ደውል።
እሺ ንገረኝ።
ዜሮ ዘጠኝ እሺ
ዜሮ ዘጠኝ ሰላሳ ሰባት
እሺ አርባ ስምንት
እሺ ሰማንያ ሶስት አርባ አርባ ስምንት
ሰማንያ ሶስት አርባ ስምንት አዎ